ጤና ይስጥልኝ ድንግቲው። ሰላም ልጅ ለመጠየቅ ቆም ነበር።
ይቻላል
እ ይቻላል።
እሺ ምንድን ነው ማድረገው?
እድሜው ስንት ነው?
እ እድሜው ስንት ነው?
እኔ ቲክቶክ ላይ ነው ያየኋትኝ።
እሺ ቲክቶክ ላይ ከሆነ ዜሮ ዘጠኝ ሰባ አምስት
ቆይ ዜሮ ዘጠኝ ዜሮ ሰባት እ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሰባት ቆይ አንዴ እሺ እሺ ችግር የለውም።
ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሀምሳ አንድ link ኡን ይላኩልን ለእኛ እሺ ዜሮ ሰባት አስራ አንድ ሀምሳ አንድ
ዜሮ ዘጠኝ ዜሮ ሰባት እ አስራ አንድ ድጋሚ አስራ አንድ እሺ ሀምሳ አንድ በቴሌግራም link ኡን ይላኩልን ለእኛ እሺ እሺ ስምሽን ያው ስም ስልክ ቁጥር አስገባ።
እሺ እሺ እናመሰግናለን። መልካም ቀን